ስለሚታወቅ አርፎ ሲሰሩታ ሌሎች ይሰራል።
ሄሎ እና የሚወዳደርበት ሀገር
ሄሎ ኮንዲሽንና
አይሰማም።
ይሰማኛል።
እ፣ ጤና ይስጥልን።
አብሮ ይስጥልን። ምን ልርዳ?
እሺ፣ ትናንትና ማሰዓት ይዤ ነበር እና በሀያ አምስት ብር አራት መቶ ምናምን ወርድ ነበር ታውቂያለሽ።
እሺ
እና የገባልኝ እ፣ ወደ ስምንት ሺህ ብር ነው፣ ግን እ፣ አስቤ የነበረው አስራ ስድስት ሺህ ብር ነበር።
እሺ፣ አንዴ cashier code ኡ ንገረኝና check ላርግልህ።
እ፣ ምን course?
cashier code ኡ ወይም ደግሞ ID ውን።
እሺ ቆይ አንዴ ልንገርሽ፣ ላውጣልሽ። ቆይ እሺ፣ እሺ፣ Hello እሺ፣ እሺ፣ እየጠበቅኩህ ነው። ችግር የለውም።
ID ID እሺ ID ው A ዜሮ ሰባት
እሺ፣
AE
እሺ፣
እሺ AB ሀምሳ ሀያ ሰባት እሺ፣
ስድስት ሺ እሺ፣
እ፣ ሰማንያ ስድስት F
F ነው ያልከው?
አዎ ሰማንያ ስድስት F እሺ፣
እ፣ C እ፣ C ስምንት እሺ፣
F ዜሮ አርባ ስምንት አይ F ዜሮ እም፣
አራት B
B ነው። እሺ፣ አ እሺ፣ አንዴ ጠብቀኝ። እሺ ልድገምልህ እስኪ አንዴ። እያመጣ አይደለም data A ዜሮ እያመጣልኝ ስላልሆነ ልድገምልህና ምኑ ጋር እንደተሳሳትን ትነግረኛለህ።
እሺ አቺ ንገሪኝ አሁን A ዜሮ
A ዜሮ ሰባት ሰባት A
እሺ E አምስት
አይ E A E ነው ሰባት A ያልሽ እኮ ከዛስ ድጋሚ ሰባት ያለው A፣ እ፣ ሰባት A ካልሽ በኋላ E ሀምሳ
ሀምሳ ነው። እሺ ከዛስ
ኢ ሀምሳ ከዛ ሀያ ሰባት
ወይኔ እሺ፣ በመሀል ዘለሃል ቁጥር ስትነግረኝ ለዛ ነው።
እ፣ ልቀጥል